ጤና ይስጥልን ቤት ቤት
withdrawal ያደረኩት እስካሁን ድረስ እኮ አልደረሰኝም ብር።
አሁን በደወልክበት ቁጥር ነው ወይስ በዚህ አዎ፣ በቀደም?
በዚህ በዚህ በዚህ በዚህ ቁጥር እሺ፣ እሺ፣ አንዴ ጠብቀኝ check እያደረኩልህ ነው። እሺ ስንት ብር ነበር?
ስድስት መቶ
እሺ አንዴ ጠብቀኝ። ወደ ቤት ቤት account ተመልሷል። እሺ ተመላሽ ሆኗል።
ተመላሽ ነው።
አዎ እሺ፣ thank you እሺ